hello ጤና ይስጥልኝ ምን ልታዘዝ? ቴሌቪ
የሆነ ተ- የሆነ message ብዙ ጊዜ ይገባል። ምንድን ነው ነገሩ?
እሺ ቴሌቪዥን ከሆነ game ነው የጥያቄና መልስና የእድል ጨዋታ አለው። ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው የቴሌቪዥን መረጃ ይመጣል። ሰባት ቁጥር ተጭነው አማርኛ አድርጎ ሶስት ቁጥር ለመስጠት የሚለውን ይንኩና ጥያቄና መልስና ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት
አዎ።